ጤና ይስጥልኝ ኢትዮጵያ ኢቲኤስ የጥሪ
እንትን check ለማድረግ ነበረ።
ምን?
flight ኤ እስኪ ለ- መቼ እንደሆነ ለ- ለማወቅ ፈልጌ ነበር።
ኦኬ ነገ- ነገ ነው መግባት ያለብኝ ከነገ ወዲያ የሚለውን እ፣ እሺ ከየት ነው የገዙት ticket?
identification ልንገርህ ከ agent ላይ
okay እኛ ጋር እዚህ እንኳን አይከፍትም። እ፣ የገዙበት ቦታ contact ያደርጓቸው። እሺ okay።
ሌላም ረዳዎት ካለ አይ የለም thank ስለደወሉልን እናመሰግናለን። መልካም ጊዜ።